ዘጠነኛ አርፌ ሌሊት ነው
ሄሎ
ተሰሞታል ደንበኛችን
ባሙስ ባለፈው ከቴሌ ብር ገዝቼ
እሺ ከቴሌ ብር ቆርጦ ባሙሱ ላይ አልሞላልኝም።
አመልክተው ነበር ከዚህ በፊት አላመለከትኩም። ቴሌ ብር ስደውል ነው ዛሬ እንትን ያለ እሺ ሙሉ ስሞትን ይንገሩኝ
እ?
ስሞትን ይንገሩኝ የሲሙን ሲም ያ ቴሌብሮን እሱን ብሩክ ወርቅ ነው።
ማን አሉ
ቴሌ ብር ስሙን ነው አዎ
ቃሲም ሙሳ። ይሄ ስልክ ነው ቃሲም ሙሳ ኢብራሂም።
ወይ ደግሞ የገንዘቡን መጠን ይንገሩኝ
መቶ መቶ ብር ሁለቴ ነው። አንዱ ሁለት ብር ነው መሰለኝ። መቶውን ሞላና ያኛውን አልሞላልኝም።
እሺ ቀኑን ያስታውሱታል በሀያ አምስት
እሺ ደንበኛችን መረጃውን መዝግቤልዎታለሁ አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን ከቴሌብር የደረሱትን መልእክት screenshot አንስቶ ይልኩልናል
ናቺ
ከቴሌብር የደረሱትን መልእክት screenshot አንስተው አሁን በምነግሮት ቁጥር ይልኩልናል
እሺ
ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት
አንድ ሃምሳ አምስት የቴሌግራም አካውንታችን ነው
እም።
ሆና ስክሪንሾት አንስተው ይልኩልናል ከዛ ስሮት መስሞትን ያስቀምጡልን
እሺ ስለደውሉ እናመሰግናለን ላይ የመረዱት ነገር አለ
አይ በቃ ይሄ ነው።
እሺ ስለደወሉ እናመሰግናለን አገልግሎት ልጭ ነው
አይ፣
መልካም ምሽት ነው ብለዋል ናቺ ማለት ነው።